ጤና ይስጥልን ድምጼው
ጤና ይስጥልኝ።
hello
ጤና ይስጥልኝ። አይሰማ እንዴት ዋሉ?
እግዚአብሔር ይመስገን። ይልሽ አሜን። እግዚአብሔር ይመስገን። ድምፆትን ከፍ ያደረጉልኛል ከይቅርታ ጋር እሺ፣ አሁን አይሰማም?
ይሰማል። አሁን ደህና ነው።
እሺ፣ መረጃ ለመጠየቅ ነበረ።
እሺ፣ ይቻላል። ሰሎሜ እባላለሁ። ስሞትን ማን ልበል አቤኔዘር እባላለሁ።
hello
ወይ አቤኔዘር እባላለሁ።
እሺ፣ አቤኔዘር
YouTube ትምህርት አቤኔዘር ስልክ ልያዝ አቤኔዘር እሺ፣ ዜሮ ዘጠኝ ሀያ ሁለት
አንዴ stuck አረገብኝ። ይቅርታ እንዴ እሺ፣ ችግር የለውም።
ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ዘጠና አምስት
ዘጠና አምስት ያልከኝ ይቅርታ።
አ ዘጠና አምስት እሺ ሰላሳ አንድ ሰላሳ አንድ አርባ ሁለት አርባ ሁለት አ
ሀያ ሁለት ዘጠና አምስት ሰላሳ አንድ አርባ አንድ አርባ ሁለት አር- አርባ ሁለት አ፣ እሺ አድራሻ የት ነው?
እም፣ ጀሞ
ጀሞ አ፣
ማስታወቂያዎችን የሰሙት
እ፣ YouTube እከታተላለሁ።
YouTube ላይ?
አ፣ የእሱን YouTube እከታተላለሁ እሺ እና social media ላይ አይቼ ነው።
እሺ ለመጠየቅ ነው ዛሬ ወይስ አ፣ ለመመዝገብ?
ለመጠየቅ ሁለቱንም ግን ነው።
ችግር የለም።
እሺ፣ ሰኞ ነው የሚያውቀው አይደለ? ሀያ ምን አለኝ?
አምስት ይመስለኛል።
ይቅርታ ሌላ?
ሰኞ ነው የሚያበቃው ሰኞ ነው የሚያበቃው መሰለኝ ምዝገባው።
አዎ okay እሱን ኮርስ ለመጠየቅ ያለውን ነው።
ነገር አዎ፣ አንደኛ እሱ ነው።
እሺ ሁለተኛ class ቀንሽ ሊጀምር በኋላ ላይ ነው ወይስ በአካል መማር የሚፈልጉት?
በአካል በአካል በአካል አዎ፣
እሺ። ኮርሱ የሶስት ወር ኮርስ ነው። ለሶስት ተከታታይ ቀናቶች ከኮሜዲያን እሸቱ ጋር ቆይታ ይኖራል ማለት ነው። ይህ ማለት ሰኞ፣ ሮብ፣ አርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይኖራል ማለት ነው። ከአስራ አንድ ተኩል እስከ አንድ ተኩል hello ወይ እየሰማሁሽ ነው።
ዝም ሲል እሺ እሺ፣ አራት እሺ፣ ምዕራፎች አሉት። personality፣ algorithm፣ content፣ marketing ኮሜዲያን እሸቱ ያስተምራል። አንድ ወር ከአስራ አምስት ቀን class attend ያደርጋሉ። በአስራ አምስት ቀን እሺ፣ ውስጥ assignment ይሰጣል። ያን ከተገመገመ በኋላ ሌላ ቀሪ ጊዜ የሚሆነው ቪዲዮ መመረቂያ ቪዲዮ የሚሰሩበት ነው ማለት ነው።
okay
ሀያ credit hour ነው የምናስተምረው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ሰባት መቶ ሀምሳን ለሀያ credit hour አስራ አምስት ሺህ ይመጣል ማለት ነው። ነገር ግን ከየካቲት ሀያ አምስት ቀን በፊት ከተመዘገቡ ሌላ እ፣ እየሰማሁሽ ነው።
እሺ ከየካቲት ሀያ አምስት ቀን በፊት ከተመዘገቡ ሰባ አምስት percent ሰላሳ አራት percent discount አለዎት ማለት ነው።
አ፣ ይህ ማለት ሰባት መቶ ሀምሳ የነበረው አምስት መቶ ይሆናል። ሀያ- በሀያ credit hour አምስት መቶ አስር ሺህ ብር ይመጣል ማለት ነው።
okay እሺ።
ጨርሻለሁ።
ስለዚህ ማስ ማ- ሰኞ እስከ ስድስት ሰዓት ነው ማለት ነው።
ምዝገባ የሚቻለው አዎ፣ አ፣ እነዚህ ሁሉ እሺ፣ ግን እኔ በአካ- መመዝገብ እችላለሁ። አሁን ላይ እሺ፣ ሰኞ መጥቼ እመዘገባለሁ።
ሰኞ መጡ መመዝገብ አ፣
ሳይመጡ ሌላ እኔ እንደዚሁ መመዝገብ እችላለሁ።
አ፣ እርስዎ አይ ደግሞ ማሳወቅ ማሳወቅ ያለብኝ ነገር ስላለ እኛ ጋር መጥተው አ፣ አ- እናንተ እሺ ጋር ማለት ለሌላም ሰው ማሳወቅ ያለብኝ ነገር ስላለ እሺ ለዛ እሺ ብዬ ሰኞ እሺ መናገር ችግር የለም።
እሺ፣ እሺ ያመሰግናሉ ሰላም፣ ለመረጃ መልካም ቀን።